ሄሎ አብሮ ስጠላን ምን ልርዳዎት?
እ- ስሊንትስቶን ሆምስ ነው የደወሉት። ምን ልርዳዎት?
ሳፋሪኮም ነው።
ስሊንትስቶን ሆምስ ሳፋሪኮም አይደለም፣ አ ተሳስቶ።
ደ- ደህና ነሻ?
እግዚአብሔር ይመስገን። ስሊንትስቶን ነው። ምን ልርዳዎት?
አ- አውቄያለሁ። ናፈስኝ እ?
ሄሎ ሄሎ ሄሎ ሄሎ፣ እኔ ስለ ወይ ወይ አይሰማም
Flintstone ነው። ምን ልርዳዎት?
ወይ ናፍቀሽኝ እኮ ሰላም ልበልሽ ብዬ ነው።